ሰላም ልን ጭብጭብ እንዴት ዋላችሁ?
እግዚአብሔር ይመስገን አለን። ዛሬ text ደርሶኛል፣ ግን እስካሁን አልደወሉም። ይመጡ ይሆን እንዴ? order ነበረኝ።
ትላንት ነው order ያደረጉት?
አዎ።
በዚህ ስልክ ነው?
አዎ።
እሺ፣ አንዴ check ላድርግልዎት መውጣቱ።
እሺ፣ እሺ።
እርስዎ ኖት creator?
አዎ። group group የመሰረትኩት አዎ። ብዙ ነው ትእዛዜ።
እሺ፣ አንዴ ጠብቁኝ። አይ ዛሬ እንኳን አይመጣልዎትም፣ ለነገ ነው የሚመጣው።
ምን ነው አላችሁ?
ምን አሉኝ?
ምን ነው አላችሁ? ትላንት ራሱ አንድ ቲማቲም ቀርቶብኛል፣ ዛሬ ይመጣል ተብሎ።
አይ የትናንቱን ነግረውን ነበር ለእኛ ደውለው።
አዎ አዎ፣ text ኡም አብሮ ደርሶኛል። ይሄ me- message የሚደርሳል አይደለ? ኮድ መለያ፣ አዎ አዎ።
እሱ ደርሶኛል አብሮ።
እሺ፣ እሱኛውን ቆይ check ላድርግልዎት።
እሺ
እ አይኒ ላይም ገብተው ነበረ እርስዎ?
አዎ አዎ።
እሺ። የት ነበር location ዎት?
ሚግሬሽን ኢሚግሬሽን። እሺ አንዴ እስኪ ልደውልልዎት፣ ሁለት ደቂቃ ይታገሱ።
እሺ እሺ እሺ እናቴ እሺ